ነው። የሆነ ቲሸርት እኮ refund አስቀርተንበታል። ጎድሏል አልጎደለም? ከሱ ጋር ስንጭቀጭ
hello hello፣ አቤት።
ሰላም ከችፕችፕ ነበር ምደውልሎት።
እሺ
እ፣ ይቅርታ ችፕችፕን እየተጠቀሙ ነው አሁን?
አዎ። አሁን ይህን ሁለት ሶስት ቀን አልተጠቀምኩም እንጂ okay እሺ፣ service ኣችንን እንዴት አዩት? እስኪ ቢሻሻል የሚሉት ነገርም ካለ
እ፣ ትራንስፖርት ላይ ነኝ። anyways ጥሩ ነው። ምንም እ፣ ቅሬታ የለኝም። እኔ አሪፍ ነው። አሁን እስካለው ባለው
እህ፣ እ፣ እያገኘሁ ያለው አገልግሎት ጥሩ ነው። እግዚአብሔር ምንም አይደለም።
ስለዚህ በዚሁ ቀጥሎ ነው የሚሉን?
አዎ፣ በዚህ ቀጥሉ፣ በዚህ ቀጥሉ።
እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
Thank you. እሺ